ዛ ጆሀና ነኝ። ኦንላይን ቴክስ በመረጃ እንስጠው
ለስራ እንትን ፈልጌ ነበርና ቅድም ደውዬ ደውዬ አዎ ነበርና ደውለው ነበረ። አዎ ልክ ነው።
ካርድ አጋጣሚ ተቋረጠ።
እሺ እ፣ እ፣ አሁን ጆብ ጆብ ባንክ ዶት ጂሲ ዶት ሲኤ ላይ ገቡ።
ጆብ ባንክ ጆብ ባንክ ዶት ጂሲ ዶት ጆት- ዶት ጂሲ ዶት ሲኤ ከዛ ፎር ነው የሚለው ፎር ዜሮ እዛ ላይ ገቡ።
እንትን ብዙ ነው የመጣሁት። ዩኒፎርም ይላል፣ ቶሮንቶ ይላል።
እሺ አድቫንስድ የሚለው ውስጥ ይግቡ።
እንትን ላይ ገና ሰርች ያርኩ ጆብ ባንክ ብሎ ጂሲ ሲኤ የሚለው ላይ ማለት ነው። ገና ሰርች ባር ላይ ማለት ነው።